በቃ ታዘጉ ሄደው ሄሎ ሄሎ ይሰማል ይሰማል ኦኬ አንተ ኤርፎን አድርጋ ነው ስሪ የሆነ ነገር ልክ አይደለም አዎ እንትርሲ እንትኑ ናቶ ፕሮባብሊ ኤርፎኑ እ አሁን ይሻል ከቀደሙ አንዴ በጣም ጽደት ያለ ድምፅ ነው ይሄ እንደዚህ ይሄ ድምፅማ አይተም የለም ምን ደግሞ አልኮል የሚላለው እ እ እዚሁ ጋር እያወራው ኖት ኖት መያዝ አዎ ቀይ እንደው ምሳል ሁለት አይነት ነው አለ ታግ አንደኛው ማንን ነው ታግ የምታደርገው ታግ ታደርጋለህ ምናምን የሆነ ሰው እንትን እንዲህ አልኮል አድ ደግሞ ምንድን ነው ሌላ ሰው መጨመር ትችላለህ ሌላ ሰው እዚሁ ላይ መስራት ይችላል እንትንሳ ትራንስፈር አለው ትራንስፈር transfer አለው አዎ። እዛ ሄዶ ኮድ ይሰጥሃል randomly generate ያደርጋል ምናምን ቆይ አሁን customer ደውሎ ለምሳሌ ወደ specifically እንትና መገናኙ ነው ቢል አ፣ ከዛ ኮድ ይሰጥሃል random code ከዛ ይህን ኮድ ስሰጥ አንተ የትም ቦታ ሄደህ በዛ ኮድ ማ- ደውለህ ማለት ትችላለህ ማለት አሁን ታስ- ራሱ የሆነ ኮድ አይደለም ለምሳሌ መቶ ሰላሳ ሰባት ይሰጥሃል እዛ መቶ ሰላሳ ሰባትን ይዘህ ብሩ ጋ ሄደህ ማ- መደወል ማንሳት ትችላለህ እ፣ okay።
ሌላ ቦታ ጄሪ ጋ ሄደህ ማንሳት ትችላለህ እሱ እስኪ ነው ቼክ- ቼኪንግ አፕ ቼኪንግ አፕ ብዬ ኖት አዳርኩበት ምን ይመጣል እሺ አንድ እሱ ላድርግ ሌላ ነገሮች አሉ
እሺ እንትን አለ የት አለ ማይክል ሆልድ ማድረግ ትችላለህ ታግ ምንድን ነው
ታግ እ፣ እንትን አይ ቲንክ እሱ ይመስለኛል ፕሮባብሊ ምኑ ኧረ ታግ ምንድን ነው ቀይ ቢጫ ምን ጥቁር አላመጣም አዎ እንትኑ ፕራዮሪቲ ትሰጠዋለህ ለ- ለኮሉ ቀይ ኦ- ከሆነ በጣም ኦኬ እንትን ነው አረንጓዴ ከሆነ ኖርማል ምናምን የሆነ ተሰይመውና ብዙ ጊዜ የሚባለው ቀይ ከሆነ የሆነ እርጀንት ነው ምናምን ኬዙ ኦኬ ማለት ነው እንዴ ከዛ እንደዛ ታክስ ትሰጠዋለህ ኤቭሪዋን ያየዋል ማለት ነው።
እሺ ቀይ እንትኑን ከሆነ እንትኑን- እንትኑን ደግሞ ወደ ታች ሚኒማይዝ አደረኩት እ እ እንትኑን ሚኒማይዝ አደረኩት ኦኬ እዚህ ጋር አለች ለካ ብሳ አገኘሁት በቃ ታግ ይላል እሺ ሌላ እስኪ እንትን አድርግ እስኪ ሌላ አልኮል እሳ ምንድን ነው
አልኮል ሰው ትጨምራለህ። እኔ የምልህ እንትኑን አጥፋ፣ ሌላ ነገር ነካ፣ ሌላ ነው።
ነገር ባኮች ምናምን ኦኬ እሱም እሺ በቃ እስኪ እ፣ ቤትማን ማናጀር ገባ የሚባለው ዮናስ አዳማ ዮናስ ይላል እዚህ ጋር ኧረ ይሰራል በስራ ስደት ብሎ ኢንተርኔቱ ጸድቶ ይሰራል።
አዎ ኢንተርኔቱ አሪፍ ነው በጣም እ፣ ኢንተርኔት ስሎ ሲሆን ስሚ ነው ስልካቸው ይቋረጣል የ- የማ ኢንተርኔት አይ ቪፒኤኑ ኢንተርኔት አይደለም ሊትራል ኢንተርኔት ሳይሆን ኦኬ፣ ኖርማል እንደ ኮል እንትን ነው ኢንተርኔት አዎ።
normal ኢንተርኔት ነው የሚጠቀም ገባኝ okay አዎ ኢንተርኔት ተቋርጦ VPN ኡ ሊሰራ ይችላል call ኡ ሊሰራ ይችላል ስለዚህ መስራት ይችላል ማለት ነው እሱ መስራት ይችላል አዎ።
በጣም አሪፍ። ስለዚህ contact add እናደርጋለን አሁን እዚህ ጋር ቆይ contact add ላድርግ እሺ እሺ first name ናትናኤል ሀይሉ እሺ።
ኧረ እንትን ነው እንጂ ናትናኤል ሀይሉ እሺ ዜሮ ዘጠኝ ሀያ ሁለት ሀያ ሁለት አስራ ሁለት አስራ ስምንት ሰማንያ ኢሜይሉ ላድ ማድረግ ትችላለን ቤቴን አዎ፣ ኤቭሪቲንግ ኢቨን ይሄ ከስተመር አይዲውን ራሱ ሴቭ ማድረግ ትችላለህ ኦሪጂን አይዲውን ምናምን እያ አሁን ይሄ ሴቤት ያደረገው ምናምን ለሌላ ሰው የሚያሳያል አዎ ለሌላ ሰው የሚያሳየው።
ፌቨራይት ላይ ደቅ አደረኩሽ
በጣም ጥሩ ፌቨራይት ላይ ይመጣል ፌቨራይት ላይ ሲሆን ፌቨራይት ላይ ሲሆን ይመጣል እ፣ ሌላ ሪካርዱን ሲሆን እንዳለ ሁሉንም መግባቸዋለን እዚህ ቢሮ ያሉትን ማናጀሮችን አዎ።
ካሸሮችን ምናምን ምናምን አዎ ትክክል። ከዛ ሲደውሉ ማንሽ ማነህ ምናምን አይባልም።
አይባልም ሲወጣ ፖፕ አፕ ስለሚያደርግ አዎ እንትን አደረግኩት።
ያስፈልገናል በ- የሆነ ፎርማቱን ግን አዘጋጆች ያንተ ለምሳሌ የሆነ ማናጀር ከሆነ አዎ፣ እሱ እሱ ያለውን እንትን ኦኬ።
እንትና ማናጀር የሆነ ላይ ገባኝ አቆላመጥ ምዛት ማሽና እንዳይ ነው አይ።
ፎርማት እንዲኖረው ማለት ነው።
ገባኝ አዎ። በቃ ችግር የለውም ይሄ ፋይናንስ ከሆነ ፋይናንስ እንለዋለን ሰፖርት ሰፖርት ያን አዎ እንደዛ እየተደረገ እና ጸዴ ነው hello hello ሀይሉ አይሰማም እኔ ይሰማኛል እሱ አሁን ሳሁን በጣም ደስ ጠርቶ ነበረ።
በጣም quality ያለው ድምፅ ካርዴ ነው ጨረስ ድምፁ ደስ ይላል። አይደል? እኔ በጣም።
ጋር ራሱ በደንብ ነው የሚሰማው።
አዎ፣ ግን ጆሮ ነገር ይሄ ነገር ግን ጆሮ ያግል እ እ ጆሮ የሚያግል ይመስለኛል ጆሮ ያግላል አዎ።
እንትን ጎማ መሆኑ እም።
እ፣ ሌላ ሌላ አይነት አለን ያልከው እንትኑ እ፣ ሌላ አይነት እ፣ በዚህ ሳይሆን በሌላ ግን ይሄኛው የተሻለው ነው። ያኛው ማለት ከድምፅ ምናምን አንጻር ማለት ከእንትን አንጻር ማለት ነው ከማትኛው አንጻር አይሮ ነው ብቻ እስኪ ለሰዩ አሳያቸዋለሁ። ብለን አይተረው ልብስ ራሱ
አዎ።
ኤኒዌይስ እ፣ በቃ አይ፣ በጣም አሪፍ ነው፣ ደስ ይላል በቃ